ወይዬ ሳሪት ወይዬ እንትን ክብነሽ የምትባል ናት የተቀበለችው።
ክብነሽ የምትባል ልጅ ተቀበለችው አለች።
አዎ እሺ ቆይ ትግሉ ጋር ልደውልለት ምንድን ነው የተፈለገው የሚለውን። እሺ እሺ እየመጣች ነው።
እየመጣ በቃ እየመጣ አል- ለእሱ እኮ አልሰጥ አላኩለት እ?
አላየሁም። ትግለት ብሎ ትግል አይ አላየሁም።
እደውልለታለሁ እኛ ያኔማ አላሳልክም።
ለዛ እስኪ ብዬ ለፍጹም ልንገረውና ያለውን ነገር ያውጣ አይ እሱ ጋር አትንገሪ እነሱ ቆይ። ዝም ብለሽ ደግሞ እንትን እንዳይልሽ ትግሉ ምን አይ ready ኑና እኔ እኔ ለዚ- ለፍጹም እኮ ስነግረው ready ይሁን በዚህ በዚህ ጉዳይ ላይ ልበለው። መዝገቡን ከሆነ የሚጠይቁት እነሱ ready ኮፒ አድርገው ready ማድረግ አለባቸው።
እሺ እሺ